ሄሎ
አቤት
ሰላም ጤና ይስጥልኝ።
አብሮ ሰላም የብሩክ ስልክ ነው?
አዎ ነው
እሺ ከ STEM for Kids የ computer programming ስልጠና ነበር የምደውልልህ።
እህ
STEM for Kids የል- የ computer programming ስልጠና የልጆች ነበር የምደውልልህ።
እሺ እሺ
ስልክህን ፌስቡክ ላይ አስቀምጠህልን ነበር አስታወስክ?
አ
እሺ አዲስ አበባ ውስጥ ነህ?
አይደለሁም ቦንጋ
ኦ እሺ ወደዛ አካባቢ ስንከፍት እንደውልልህ።
እህ
አሁን ላይ አዲስ አበባ ነው ያለን እና ወደዛ ስንከፍት እንደውልልህ።
እሺ እሺ
እሺ አመሰግናለሁ። መልካም ቀን።
አም-